hello ሰላም ጤና ይስጥልኝ።
ሄሎ ሄሎ ሰላም ነው።
ሰላም እግዚአብሔር ይመስገን።
እንትን ቲማቲም አዘን አልመጣም ነበር። ሌላ order ሲመጣ እሱ አልመጣም።
እህ እስኪ ቁጥሮትን ንገሩኝ።
ዜሮ ዘጠኝ ሰላሳ
ሰላሳ አስራ- እ፣ ዜሮ አንድ አስራ ስምንት ዜሮ ስምንት
አስራ ስምንት ዜሮ ስምንት ጄሪ በሚለው አዎ፣ አሁን የመጣሉት ሌላው ጠዋት አዎ።
አራት ሰዓት
ቲማቲሙ የመቼ ነበረ? ቲማቲሙ ትላንት ሁሉም አንድ ላይ ነው የታዘዘው።
እህ፣ አዎ okay። አዎ ይሄ አዎ ገና ነው። እዛ ይመጣል ነገ ዛሬ ወይስ ነገ?
አዎ ዛሬ አይመጣም፣ ነገ ነው የሚመጣሉት።
okay፣ እሺ፣ እሺ።
እሺ መልካም ቀን።